ሜም ዋይሲኤም አኮም ልርዳው
deposit አድርጌ እዚህ ጋር balance አያሳየኝም።
ወዴት ነበር ያስገቡት? ከምን ከምን account ዎት ወዴት ነበር transfer ያደረጉት?
አይ ከቴሌ ብር ወደ ኪክ በዚህ ጌማ ነው።
ወደ ኪክ ብር።
አዎ እሺ፣ ምን ያህል ብር ነበር?
አሁን በፊት አምስት መቶ አሁን ደግሞ ሶስት መቶ ስጨምርም ያው ነው፣ አልመጣም።
አምስት መቶም ሶስት መቶም አልገባም።
አዎ
ዛሬ ነው የሞከሩት?
አዎ አሁን አሁን እያስገባው ነበር እየተጫወትኩ ነበር። ድጋሜ እየተጫወትኩ አቋረጥኩ።
እሺ ቴሌ ብር የሚጠቀሙበት ቁጥር አሁን የደወሉበት ነው?
አዎ
እሺ ለመኛችን የተመዘገበበትን ስም ይንገሩን።
ተስፋዬ ተሾመ መኮንን።
ማን አሉ?
ተስፋዬ ተሾመ መኮንን።
ተስፋዬ ተሾመ መኮንን። እሺ ለመኛችን የሰጡን መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር screenshot ያንሱና ቴሌግራም ላይ ይላኩልን። ቁጥሩን የያዙ ዜሮ ዘጠኝ
ቁጥሩን አዎ የእኛን የቴሌግራም ቁጥር እንንገሩት
ዜሮ ዘጠኝ ዘጠና ሁለት
ዘጠና ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ ቴንኪው እሺ፣ ሌላ ምረዳዎት ነገር አለ?
thank you አመሰግናለሁ። እሺ እሺ ስለደወሉልን እናመሰግናለን። ቀጥሎ ከሚሰሩ በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።
እሺ